Hello hello hello አይሰማም።
ቲኬት check ለማድረግ ነበር።
እሺ እሺ፣ ከስልክ ቁጥሩን ንገረኝ።
አስራ ሶስት ሀምሳ አምስት እሺ
ሰላሳ አንድ ሀያ ዘጠኝ
ሁለት ኪሎ ወስዳለሁ።
ሁለት ሁለት ኪሎ ወስዳለሁ። ስለዚህ lost ነው ማለት ነው።
እ ሎስት ነው፣ ሁለት ኪሎ ወስዳለሁ።
ሁለት ነው ለወስዱ ማን ማን ነው?